ሁለት ነው ባኮምለር ነው
እናቱ ኢንተር ኮድ አሁን ሪጅስተር ለማድረግ ፈልጌ ኮድ በስርዓቱ አይገባልኝም።
ሄሎ
ሄሎ ቪርሲንግ
ሄሎ
ሄሎ ሄሎ እናት አይሰም አሁን ይሰማኛል። እሺ ምን አሉኝ?
Verification code አይገባልኝም። እስቲ ላኪልኝ ቁጥሩን ልንገርሽና register ለማድረግ ፈልጌ እኛ አይደለም የምናስተካክለው እሱ እንጂ ደንበኛችን ተሾይተው ይሞክሩት ወይ login log out ያሩና ስልኮች ይሞክሩ።
register ለማድረግ ፈልጌ እምቢ አለኝ። እሺ፣ እዛ ነው አዎ restart አድርገው ስልኮትን እንደ እንደገና ይሞክሩ።
አይ አይ እሺ እሺ እሺ